እሱም ደግሞ ፋዘሩ ከባድ ሄሎ ሰላም ነኝ። አቤት
ኮምሪዳችሁ እ አንድ ከፈታል ሄሎ አቤት ሄሎ አይሰማም?
ሄሎ አዎ፣ ይሰማል። ሰላም ነው።
ሰላም እንዴት ነህ? አቤት አዘነፍሽ ነበር
እሺ ንገረኝ። ኦርደር ነበር ዜሮ አንድ ዜሮ ስምንት
ዜሮ አንድ ዜሮ ስምንት ዜሮ ስምንት አዎ፣ አዎ።
ቃል ካርግልሃለሁ ይቅርታ፣ እሺ፣ ይቅርታ።
ችግር የለውም